ክፉና ደጉን ሳናቅ በልጅነት ሕይወት ኮልተፍተፍ ባላንደበት መፈንደቅ መጫወት ግጥማችን ቤት አይመታ ስርዓቱንም አናቀው በጭብጨባ ነበረ ሰፈሩን የምናደምቀው ተረሳሾይ ስቴል አስታውስ ልቅባርጌ ማጫወት እኔ እናንቺ ያጣመረን ዘፈን ነበር ያፋቀረን አደግንና ተቀየረ መፍራት ማፈር ተጀመረ እድሜ ዳኛው እድሜ ዳኛው እድሜ ዳኛው እድሜ ዳኛው ኤሄ አሃሃ አኤሄ ፍቅርሽ በልጅነት ያኔ ተጀምሮ እያሰቃየ ነው አድጎና ጨምሮ እድሜ ዳኛው እድሜ ዳኛው እድሜ ዳኛው የልቤን ገልጬ መናገር ጨንቆኛል እድሜ ግልጽነቴን ከላይ ነጥቆኛል እድሜ ዳኛው እድሜ ዳኛው እድሜ ዳኛው ሀግስ ለግስ በፊት አሊፍ ባታ ሳነለ ዘፈን ነበር የምናቀው ሳናጠና ፊደል መቼም ከልብ አይጠፋም የምንወደው ጭፈራ ጮክ ብለን የምንዘፍነው በነፃነት ሳንፈራ ተረሳሾይ ሌላ ሳውስሽ ከፍ አድርጌ ማጫወትሽ ዘፈን ነበር ያጣመረን እኔና አንቺ ያፋቀረን አደግንና ተቀየረ መፍራት ማፈር ተጀመረ እድሜ ዳኛው እድሜ ዳኛው እድሜ ዳኛው እድሜ ዳኛው ኤሄ አሃሃ አኤሄ አቅፌ ልስምሽ ልቤ ከጅልና እንዴ ብዬ ላርገው ሆነብኝ ፈተና እድሜ ዳኛው እድሜ ዳኛው እድሜ ዳኛው ገና አይንሽን ሳየው እጨናነቃለሁ እድሜ ነፃነቴን ወስዶ ትፈራለህ እድሜ ዳኛው እድሜ ዳኛው እድሜ ዳኛው የተሰማንን ዘፍነን በዋህነት የኖርነው ድሮ ልብ ሳንገዛ በልጅነት እድሜ ነው ግልጽነትና እውነት ስሜታችን ላይ ነበር ልብ ስንገዛ ጠፋ አቤቴ ግዢ ነገር የላይኛው ፍቅር ሰጠን ነፃነትን አለበሰን የምድሩ የታችኛው ፈረደብን እድሜ ዳኛው አደግንና ተቀየረ መፍራት ማፈር ተጀመረ እድሜ ዳኛው እድሜ ዳኛው ኤሄ እድሜ ዳኛው አንቺንም እንደኔ አደርግሻለሁ የልብ መናገር ያስፈራሻለሁ እድሜ ዳኛው እድሜ ዳኛው እድሜ ዳኛው በሙሉ አስከራት ይለኛል። ውድድ ውድድ አርጋት አተዋት ይለኛል። እድሜ ዳኛ እድሜ ዳኛ ኤሄ፣ እድሜ ዳኛ ኤ